hello ጤና ይስጥልኝ ቻችን እንዴት ናቸው?
ሰላም ሰላም ነው አለን።
አለን። order ነበረን ትናንትና። ምንድን ነው አጉላችሁ ላካችሁ? ሹፌሩ ይሁን ከእናንተ ይሁን
ምን ነበር የቀረቡት?
ሽንኩርት ነበር አስራ አምስት ኪሎ ሽንኩርት ሰላሳ አምስት ኪሎ አዘን እም፣ ሀያ ኪሎ ነው የደረሰው። ሹፌሩ ትንሽ ፈጠን አለ። አዲስ ነው መሰለኝ ትንሽ እ።
አልተግባባንም።
በብዙ አየው ነው ሙዜ በሚል ዜሮ ዘጠኝ አስራ አንድ ሀያ ሶስት ዘጠና አንድ አርባ ስምንት
በአስር ነበር order ያደረጋችሁት?
እ አዎ በአስር እ፣ አጠቃላይ አስራ አምስት ኪሎ ነው የ group እ
አስራ አምስት ኪሎ ነው። ብዙ አዎ።
አምስት ኪሎ ብዙ አየሁ አምስት ኪሎ
ስንታየሁ አምስት ኪሎ አምስት ኪሎ አምስት አስራ ኪሎ አምስት ኪሎ አዎ ያኛውማ ደርሶኛል። ብዙ አየው በሚል ደግሞ ሀያ ኪሎ ነበር እሱ ደርሶኛል። ሀያ ኪሎ
ይሄኛው ሳልደረሰውትም አስራ አምስት ይሄ ኪሎ አልደረሰኝ አስራ አምስቱ አልደረሰኝም። አዎ አልመጣለትም አልመጣም።
ያሳዘለው ኪሎ ነው።
እ፣ ሩፋኤል ድሩጋ ህንጻ።
ኦኬ እሺ፣ ቼክ አድርጌ መልሼ ልደውልዎት።
እሺ እሺ፣ እጠብቃለሁ። እሺ እሺ እሺ